ሄሎ
ሄሎ ሄሎ፣ ሰላም ነው ሰላም ነው።
አለን አለን።
deposit ያደረግነው ብር ቆየብና
መቼ ነበረ?
ማታ አራት አራት ሰዓት ላይ ማታ deposit message ኡ ልከህ ነበረ? deposit message deposit አይደለም እ withdraw withdraw ማለት ነው።
ስንት ብር ነው? ወዴት ነው?
አስር በች- ጊዜ በቻፓ ነው በሳንቲም ቤት SantimPay
እ SantimPay
እ ሳንቲም ቤት ነው አይደል?
አ አዎ አንዴ manual እያስገቡ ስለሆነ ነው ትንሽ ጠብቀናል። manually ነው እየሰሩ ያሉት ለዛ ነው።
አ፣ ቆየን እኮ እንትን ካልን በኋላ ብሩ ቆየ።
አዎ አይ በጣም ብዙ transaction ስለሆነ እ፣ ለዛ ነው
ይቆያል እ
ይቆያል።
አይ ትንሽ ጠብቀን እየተስተካከለ ነው።
ሳንቲም እኮ ነው። ቅድም ቆየ ከደወልን ታያለህ።
እ ጠዋትም ነበር ሪፖርት ያደረግነው።
ጧትም ደውለ ነበር።
አዎ ሪፖርት አዎ ያደረግነው።
manually ስለሆነ ነው። ይቅርታ እሺ፣ ትንሽ ጠብቀን ተልኮላቸዋል።
አዎ ስለቆየብን ለዛ ነው። እሺ ይቅርታ።
እሺ አባት፣ እሺ ስለደወልክ እናመሰግናለን።